ጤና ይስጥልኝ አልኩኝ ቤዛችን
ጤና ይስጥልኝ እንትን ትናንትና withdraw አድርጌ እንትኑ ላክልኝ ብላችሁኝ screenshot ላክልን ብለናት ነው።
አዎ screenshot አድርጌ ግን successful ይላል ግን አልደረሰኝም። ቴሌግራም ላይ ገባ ቴሌግራም ላይ ልከሉልን ነበር።
አይ ወደ ቴ- ወደ እንትን ላኩኝ ይቅርታ፣ ወደ ቴሌብር ላይ ምን አሉኝ እንደማይችን ወደ ቴሌብር ላይ ልኬ ነበረ። አልገባም እሺ።
አልገባም እስካሁን እኛ ጋር ደውሎ አስመዝግበው ነበር።
አስ- አስመዝግብ ያለው እንትን አሁን እንትን ላይ ቴሌግራም ላይ ልክ ያለው screenshot የተደረገው እሺ ቴሌግራም የሚጠቀሙበት ስምዎት ማን ነው? ደንበኛችን
እ፣ ክብረ መንግስቱ።
እሺ፣ ደንበኛችን በእኛ በኩል አይተን ስንጨርስ እናሳውቆታለን።
እሺ እሺ፣ ልክ ያለውን ቴሌግራም ላይ በእናንተ ቴሌግራም። እሺ እሺ ደንበኛችን ደርሶናል።
እሺ።